ሰላም ጤና ይስጥልኝ። ቤት ቤት ከዳር ነኝ። እባክዎን ልርዳዎ?
በስቲ ቤት ብር አይገባም ነው?
እሺ ሲቢ ከሲቢ ነው አይደል?
አዎ፣ ከቻፓ ከሲቢ- በኩል ነው።
አዎ፣ ከ- ከሲቢ ብር እያወጣ ነው እኮ። ከዛ ደግሞ በስቲ ቤት አይገባም።
አዎ ግን ደግሞ እ፣ አሳፋሪ የእርሶ ነው ብቻ ይችላል።
አይደለም። ይኸውልዎ የእርሶ ብቻ አይደለም። እሺ
እሺ system ስለሆነ fail ያደረገው ለጊዜው በሲቢ በኩል የሚደረጉ ማንኛውም ግብይቶች ቆመዋል እና እንዲቋረጡ ስለተደረገ ትንሽ system ስለተበላሸ ስለነበረ ነው በቻፓ በኩል አሁን እየመለሱ ነው ያሉት እና እርሶ text ወ- message ለ- ደርሶታል ከ- የጽሁፍ መልክ ደርሶታል አይደል ከሲቢ
አዎ፣ እሱን ይላኩልንና ቴሌግራም ላይ በትዕግስት ይጠብቁን እሺ
ቴሌግራም የላይኩ ነው እኮ
እ?
በቴሌግራም የላይክ ነው እኮ።
የላኩን
አዎ፣ ከቴሌ ቴሌግራም ላይ ብዙ ሰው እያስተናገድን ስለሆነ ነው እንጂ አለን ቴሌግራም ላይ እያስተናገድን ያለ ነው። እሺ
እሺ ከላይ ላኩልንና
አዎ፣ ከላኩልን በኋላ እኛ እናሳውቅሎታለን። ይጠብቁ። እሺ
እሺ